አሸንዛኔ ህክምና ማዕከል
ሄሎ ሄሎ ሄሎ ሄሎ ሄሎ አቤት ጤና ይስጥልን።
ሰላም ጤና ይስጥልን
ማታ ላብራቶሪ ነበር ላብራቶሪ እና እንትን ነበር። ላብራቶሪውን አላኩልኝም፣ ስልክ አላነሱም። ስልክ ተልኮልኝ ነበር እንትኑ ተልኮልኛል። ኤር- ኤርማይ ነው እንደው ኤምአርአይ ኤምአርአይ ተልኮልኛል። ላብራቶሪ ግን አልተላከም፣ ስልክ አያነሱም።
የ reception ስልክ ልስጥ መቼ ነው የደወልክላቸው አሁን ደውዬለው
ሰማንያ ስምንት ቤቱ ነው አይ ሰማንያ ስምንት ሰማንያ ስምንት የመጨረሻ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ የመጨረሻ ምስ
እሺ ስም ንገረኝ
ታምሬ ዘውዴ
በዚህ ካርድ ነው የተመዘገበው እ፣ ስልኩ እ፣ እ፣ በሌላ በዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ዘጠና ዘጠኝ ዘጠና ዘጠኝ ስልሳ ሀምሳ ሰባት
ታምሬ ዘውዴ ነው የታማሚ ስም አዎ አዎ አዎ
እሺ አስተላልፍልኝ እሺ